hello
hello ጤና ይስጥልኝ። ቅድም ስልክ ስልክ ሰጥተሽኝ ነበር ፍትሀ ምናምን የሚል ስልክ እሺ
ስደውልለት ግን እንትን አይልም።
እንድትደውሉ እኮ አይደለም የተሰጡት።
ታዲያ ምንድን ነው?
deposit አይደል የፈለጉት አዎ እኮ deposit እንዲያደርጉ ነው እዛ ቴሌብር ላይ
እኮ አሁን እንዴት መሰለሽ ተ- ተ- የእኔ ቴሌብር እኮ ዝግ ነው። ከእናንተ ከውል ስፖርት የለ- የለው ጠፋ።
እኮ በራሶት ቴሌብር ወደዚህ ወደ ስልኩ ቁጥሩ ቴሌብር ላይ አ- ያስገቡ ያስገቡበትን ደረሰኝ ደግሞ ሁሉ ስፖርት account ላይ እ፣ የቴሌብር account ኣችን የቴሌግራም account ኣችን ላይ ይላኩልን
ከዛ
ከዛ ይስተካከሉልትና ይገባሉታል okay፣ ለምንድን ነው ግን የጠፋው? አሁን ከዚህ በፊት ከራሴ ቴ- ይመለሳል ይጠብቁ
ይመለሳል።
አዎ
እሺ፣ አይ ለነገ ጨዋታ ስለሆነ ከተመለሰ እሺ።
እሺ